ሄሎ ሄሎ፣ አቤት።
ስም ጤና ይስጥልኝ።
ጤና ይስጥልኝ።
ቃል ኪዳን እባላለሁ። እንደውልሎት ከግሎሪ ሪል ስቴት ነው።
ሰላም ሰላም። ቃል ኪዳን እሺ፣ እ ምንታዘዝ?
የንግድ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለንና ምናልባት እርስዎ የመግዛት ሀሳቡ ካሉት መረጃ ልሰጦት ነበር።
እ፣ አይ፣ እንደዛ እኛ ራሳችን ገንቢ ነው።
እውነት?
wow።
okay፣ ይሻል። ጥሩ ነው።
አዎ፣ እንተጋገዛለን።
እሺ፣ እሺ። ፈልገው ነገር